ይለኛል በጣም ደስ ይለኛል
ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ የሀገሬ ውበት በጣም ደስ ያሰኛል ተፈጥሯን እንዳደንቅ እድል ይሰጠኛል ተራራው ኮረብታው ወንዙ ሸንተረሩ ለሕይወት ተስማሚ ገና ነው አየሩ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ የጎንደር ከተማ የግንቡ አሰራር ታሪክ ለማስታወስ ታላቅ ምስክር ጥንታዊነት ያለው የአክሱም ከተማ ብዙ ጥበብ ይዟል አተኮረውማ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ የዛፎቹ ውበት የወፎች ጫጫታ ሕይወት የሚማርክ ይሰጣል ደስታ ሀገሬ ሀገሬ ሀገሬ ውብነሽ የተፈጥሮን ውበት የተጎናጸፍሽ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ ግሩምና ድንቅና ግሩምና ድንቅና በጣም ደስ ይለኛል በጣም ደስ ይለኛል ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ ይህ ሀገሬ ውበት በጣም ደስ ያሰኛል ተፈጥሯን እንዳደንቅ እድል ይሰጠኛል ተራራው ኮረብታ ወንዙ ሸንተረሩ ለሕይወት ተስማሚ ጤና ነው አየሩ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ የጎንደር ከተማ የግንቡ አሰራር ታሪክ ለማስታወስ ታላቅ ምስክር ጥንታዊነት ያለው የአክሱም ከተማ ብዙ ጥበብ ይዟል አተኮረውማ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ ግሩምና ድንቅና ግሩምና ድንቅና በጣም ደስ ይለኛል በጣም ደስ ይለኛል ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠሬ ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠር ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠር ግሩምና ድንቅና ለምለሟ አገሬ በጣም ደስ ይለኛል ከሷ መፈጠር